ሄሎ ጤና ይስጥልኝ ድርጋቤ
ጤና ይስጥልኝ።
አቤት ምን ሄሎ።
ልታዘዝ? ወይ
ድርገቢያ ነው።
አዎ ድርጋ
አሁን ጥያቄ ተጠይቆ መልሼ ነበረ። ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ